Hello? Hello?
Hello አሀ ጤና ይስጥልኝ።
ሰላም።
አ- አንድ የስ- አንድ መስመር ብቻ ነው እንደሚጠራው። ቆይ አትዝጊው። ከቴሌ ነው የምደውልህ። ሄሎ ሄሎ፣ አቤት፣ ይሰማኛል?
ዋሽንግተን ነው አይደለ?
No፣ Thank you። አሁን አንድ ቁጥር አንድ ቁጥር አንዱ ስልካችሁ ብቻ ነው እየጠራ ያለው።
ይሄ ስልሳ አምስት አስራ አንድ ነው ይሄኛው።
ገባኝ። አይደለም ከባ ከባ ስንት agent ነው ያለው? ስንት agent ነው የተቀመጠው ዛሬ ጥሪ ለማንሳት?
ሁለት Thank you። ሁለቱም ይጠራል። አንድ ያቢ ጥራልኝ። ሁለቱም እያናገራችሁበት ነው።
አ፣ አንዴ ነው የሚጠራው፣ ግን አንዱ ካነሰ ካነሳ ሌላኛው ይዘጋል። ሌላ እሺ፣ thank you.
መስመር ተይዟል።
Thank you። አንዴ ቆይ። እሺ፣ ስለዚህ ልጅቷ ጥሪ እያ- እያስተናገደች አይደለም አይደል? currently አዎ።
እሺ፣ ስልሳ አምስት አስራ አንድ ደውልልኝ። አንዴ ቆይ ጠብቀኝ።
እሺ። አንድ- አንዴ ነው እ?
አንዴ ነው ተይዟል አለ። በቃ እሺ። በቃ ተይዟል ነው የሚለው አዎ መስመሩ ተይዟል ነው የሚለው። በቃ እሺ።
አዎ።
multi channel ኡን support እሺ። Thank you።
እ።